መጠየቅ አለብኝ።
ሄሎ፣ ጤና ይስጥልኝ ሄሎ የ Flintstone Homes ስልክ ነው አይደል?
አ Flintstone ነው።
እ፣ አክሲዮኑ ስንት ብር ነው?
ከሀያ ሺህ ጀምሮ እስከ ሁለት ሚሊዮን መግዛት ይችላሉ።
okay በሀያ በሀያ ማለት እኔ ክፍለ ሀገር ነኝ።
እሺ
አሁን በቴሌቪዥን ማስታወቂያ ላይ አይቼ ነው በሀያ ሺህ መግዛት ሁለቱም ሶስቱም አልችልም።
ይችላሉ። አዎ የአንድ አክሲዮን ዋጋ አምስት መቶ ነው። ይችላሉ።
okay በቃ ለዚህ ነው ጤና፣ እግዜር ይስጥልኝ።
አይ እዛ ነው ያሉት? እዛ ሆነው ነው መግዛት የሚፈልጉት?
አዎ እኔ አሁን ያለሁት ጅማ ነኝ።
እሺ እንደዛ ከሆነ ስልኮትን ለ sales አስተላልፍሎትና ይደውልሎታል። ማን ልበል ስሞትን?
ጳውሎስ እባላለሁ።
ምን ላይ ነበር ማስታወቂያችን የሰሙን ሲል? ይቅርታ በ- በ ETV ላይ ነው።
ቲቪ ላይ በቃ ይደውሎት፣ እዛ መግዛት ይችላሉ።
እሺ እሺ እግዜር ይስጥልኝ።
እሺ እሺ እሺ